hello ጤና ይስጥልኝ ቤት ቤት
ብዙ confirm አድርገው አስገብተዋል። confirm
እሺ እሺ አንድ ቤት ቤት ስልክ ቁጥርን ትነግረኛለህ? የደወልክበት ነው?
አዎ ስንት ብር ነበረ?
አስር ሺህ ምናምን አምስት ሺህ አስር ሺህ ምናምን
እሺ ጠብቀኝ።
ማታ
እሺ hello
አቤት ገብቷል እኮ
አሁን
ወደ ቴሌብር ቁጥር አሁን ወደ ደወልክበት ማለት ነው የገባው።
አሁን ነው
ወ- ስድስት ከሀያ አንድ ላይ ነው የሚለው።
ሌላ አለ ሌላ የለም
አየር ላይ ያለ ብር ኮንፈርም ሌላ?
የለም፣ ብዙ የለም confirm
በዚህ ቁጥር የለም ማለት ኮንፈርም ላይ ያለ የለም። ባላንስድ ነው አስር አስር ሺህ ብር እና ሀያ ሺህ ብር አለ በአራት ማለት ነው ትላንትና።
አዎ አዎ ሌላ ቶታል ኮንፈርም አርባ የለም። እ?
አርባ አርባ ሺህ ነው ቶታል አዎ
ሁሉም ገብቷል።
አዎ ጋዝ አካውንትን ቼክ አድርገው እሺ። ቴሌብር ግን ወይ ባላንስ ቼክ አድርገው አልመጣም።
እስኪ አሁን check አድርገው አንዴ ገብቷል።
እሺ message ምናምን አልገባ አልመጣም። check አድርገው ቴ- ቴሌብር account ን check አድርግ አንተ እስኪ።
እሺ check አድርገው ነበረ ይ- ግን አልመጣም። message አልመጣም። balance ኡ አለ የለም።
አሁን አሁን check አድርግና ካልገባ መልሰህ ደውልልኝ እሺ።
እሺ እሺ
አመሰግናለሁ።
አመሰግናለሁ።